የምትለው?
ሬዲዮ ሺት ያስተካክሎልሃል እሺ ቼክ አድርገው።
እሺ አዎ አይቼዋለሁ።
እሺ፣ ቴንኪው እሺ፣ አመሰግናለሁ።
መልካም ምሽት፣ እንትን እሺ።
ያኛው ሌላ መፍትሄ ያለው ቻፓ ስልካቸው አያነሱም ነገ ቴሌግራም ላይ ነው የምጽፍላቸው ስልክ ላይ አነሱ ይችላል ፕሮባብሊ አዎ፣ እሱ ጋም ቴሌግራም ላይ ጽፍ ያለው ያው መ- መሽቶ ይወጣሉ ማለት ነው።
አዎ ከምሽት አይመለስም።
ይሰራሉ እየላትምላቸው ስለሆነ እም፣ እሺ እስከ ጠዋት ጠብቀውና ካልሆነ ጠዋት አዎ።
ለሚገቡት ተረኞች አሳውቅና እነሱ contact ያደርጓቸዋል ቻፓዎች እሺ አመሰግናለሁ።
እሺ እኔም አመሰግናለሁ መልካም ምሽት እሺ እሺ